ጤና ይስጥልኝ ሪፖርት ነው እባክዎ ልርዳዎ?
ጤና ይስጥልኝ ተቋርጠን አጋጣሚ አይ ኦ- ኦንላይን ነበርና አልታረመም።
እሺ ስንት ትኬት ነው?
አስር ትኬት ነው።
በቴሌግራም ይላኩልን ቁጥር ያዙ።
እ፣ okay አንድ ቀን የሆነ ጊዜ ልኬ ነበር በዛ ላከው አዎ ሰባ ስምንት screenshot ቤት አድርጌ ነው።
ነው። ሰባ ስምንት ቤት
እሺ ቁጥሩን ንገሪኝ።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ አዎ ዜሮ አዎ ስድስት።
ይሄ ሰላሳ አዎ።
ዜሮ ስድስት መጨረሻ አዎ፣ በዚህኛው screenshot አድርጌ ነው ይላኩልን።
የምልከው። screenshot screenshot እንትን ብለው ይጻ- ይጻፉና አስሩንም ከስር ከስር አዎ።
ያደርጉ ይላኩልን።
እ- እ- ን- ጽፌ አዎ withdraw ውም ግን እየሰራ አይደለም።
withdraw ለማድረግ ፈልገው ነው።
አ እሺ ስልኮት ይሄ ነው አይደለ? አሁን የደወሉበት።
አ አ እሺ withdraw የሚያደርጉበትን መንገድ እያመቻቸን ስለሆነ እንደውልሎታለን። ትንሽ በቃ technical ችግር አጋጥሞ ነው።
okay የ- እንዲታረም ግን ትኬት screenshot አድርጌ ላከው በቴሌግራም።
አዎ ጽፈው ይላኩ።
እሺ አልታረመም ብዬ ጽፌ።
አይደለም የትኬት ቁጥሮቹን ይጻፉ፣ screenshot ሳይሆን እሺ screenshot እሺ ከሆነ ብዙ ስለሚሆን ቁጥሯን ቁጥሯን እሺ ብቻ እሺ ጽፈው ይላኩልን።
እሺ እሺ እሺ እሺ